ሄሎ ሄሎ ሄሎ ተቋረጠ።
አቤት። አዎ የዳ ነገር ነው መሰለኝ።
እን- ቆይ አልወሰድከውም? እሱን ማሽን አልወሰድነውም። አዎ እስካሁን ድረስ አዎ አለቀ ተብሎ ተነግሮ የለ እንዴ?
አ- አልተደወለም። ወሰድኩትና ድጋሚ ያመጣሁት እኮ power ኡ ጠጥ ጠጥ ጠጥ ብሎ እኮ ቲኬ ስንት ነው አልከኝ? ቲኬ ስድስት ሰላሳ ሁለት ስድስት ሰላሳ ሁለት እና ሌላስ ስድስት ሀያ ዘጠኝ መሰለኝ በእርግጠኛ ባልሆንም እሱን ታይልኛለች አንቺ ጋር እኮ አንተ የለኛ እኔ በምን አውቀዋለሁ? ማወቅ የማሽን ስድስት ሀያ ዘጠኝ ነግራኝ ነው።
ይይልኝ ስድስት ሀያ ዘጠኝ ስድስት ሀያ ዘጠኝ አዎ
እሺ አሳውቃለሁ።
እሺ ታንኪ